ጤና ይስጥልን ቤስት ረዴት ነው የሚደርሰው።
ሰላም ናችሁ?
ሰላም ነው አለን። ገቢ አይሰራም እንዴ ዛሬ?
ይሰራል።
እምቢ አለኝ እኮ ሁለቴ እንትን ብዬ ቀንሷል ግን
እሺ ደ- deposit ስታደርግ የደረሰን text ላክልን በየትኛው ስ- በዚሁ ስልክ እ አዎ አይደለም ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት
እሺ አርባ አራት
ዜሮ ሶስት አርባ አራት እሺ ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ
እሺ እሺ